ሄሎ ሄሎ ሄሎ፣
ሰላም ጤና ይስጥልን።
አብሮ ይስጥልን። እንዴት ናችሁ? ቴሌቪዥን ነው እኔ መቶ ሰቅን ደውያለሁ። ቴሌቪዥን ቀይሩልኝ።
አለናል ምን ልርዳዎት?
አ ቴሌቪዥን ቀይሩልኝ። እስቲ ኮይን አለኝ ቀይሩልኝ።
እሺ ኮከብ ዘ- እሺ ስልክ ቁጥሮትን እንገሩኝ እስቲ ዜሮ ዘጠኝ ሀያ ስምንት
ሀያ ስምንት ሀምሳ አምስት ሰላሳ ዘጠና አራት ሌላ ምስል ካለ ዘጠና ስንት ኮይን ነው?
እ፣ ስንት መስ ሶስት ስንት ነው ይሆን? እሱ አላየሁትም። እስቲ እሱ ላይ
እሺ
እሺ
ሀገር